የኔ ወንጂ ቢልኩት እኮ አምሳ ብር ነበር።
ሄሎ
አቤት ያስፈልኝ የበኩት ምልርሰው
ኧረ አየር ሰዓቱ ነበረ አልደረሰኝም። ዜሮ ዘጠኝ ስልሳ ሁለት ስልሳ ሁለት ሰላሳ ዘጠኝ እሺ
ዘጠና ሁለት እሺ አምሳ ሀምሳ እ spelling game ተጫውተው ነው እ spelling game ተጫውተው ነው አ
መቼ ነው የደረሰች
ዛሬ የደረሰ
እሺ አንዴ ከይቅርታ ጋር መስመር ልጠብቅሽ እሺ
እሺ ልኬለታለሁ ግን እም- system እምቢ እያለ ነው ችግር የለውም system ሀምሳ ብር ካርድ አይደል ያሸነፍኩት አ እሱ እንገባለታል ከይቅርታ ጋር system እምቢ እያለን ስለሆነ ነው ግን በተደጋጋሚ እጫወታለሁ እኔ ግን በ- በዚህ በዚህ ስልክም አዎ
በ- በዛ- በዛኛውም እጫወታለሁ በዚህም እጫወታለሁ ሀምሳ ብር ብቻ ነው አሸንፍ የማውቀው ሁል ጊዜ በየቀኑ አምስት መቶ ብር ይላል ግን አሁን ለምሳሌ ለምን እንደሆነ አላውቅም ያው ጨዋታው ጌሙ እንደ እድል ስለሆነ ነው የእድል game ስለሆነ የደረሰው ሀምሳ ብር ነው።
ኧረ ወደ እኔ አድርጉት እየ- እድሉን
መልካም እድል እንግዲህ እንዲቀናት ይደረግ።
እሺ እሺ ይገባልዎታል? ኔትወርክ እምቢ ስላለ ነው። እሺ